ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሰምቼ አይነበርም እንደውለው።
እሺ ሁለት ቤት አስመዝግበው ነበር አይደለ?
አዎ፣ ሮዚና ባርና ሬስቶራንት እና አዎ።
ሁለተኛውን ቤት ተመዝግበው ሲስተም አጠፋብን። የነበር ይነቱና
የሮዚናን የሮዚና ሳይሆን መጀመሪያ የነገረው ነው።
የአዶትን አዎ እሺ፣ አንዴ ሻት hello ይሰማኛል።
ዜሮ ዜሮ ሀያ ስምንት እሺ ሰማንያ ዘጠኝ እሺ
ዜሮ አራት ዜሮ ዘጠኝ
የደንበኛችንን ስም ይንገሩ።
እ- ምን አሉኝ?
ማን አለ?
ኤልሳቤጥ አሻገረች
ስልክ ቁጥር
ዜሮ ዘጠኝ አስር አስር አስር
ዘጠና አራት ዘጠና አራት ሰባ አምስት ዜሮ አንድ
ዜሮ ዘጠኝ አስር ዘጠና አራት
ሰባ አምስት ዜሮ አንድ
ቦታው የት አካባቢ ነው?
አድራ አካባቢ ነው።
ይህን ለምንጠይቅ ነበር። እናመሰግናለን። መልካም ቀን።